እኔ ስላልመዘገብኩት hello አቤት አቤት፣ ጤና ይስጥልኝ።
አብሮ ይስጥልኝ ከፍልኝ ስትሆን ነው ነበር የምደውልዎት። እንዴት ነው? ሰላም ነው?
አሎ።
እ፣ ከዚህ በፊት ስላችሁን ሽያጭ አውርተን ነበረ እና በቴሌብር መጀመራችንን ለማሳወቅ ነበር የደወልኩሎት።
ትክክል ብሮ።
አ በቴሌብር ላይ የአክሲዮን ሽያጭ ጀምረናል።
እሺ፣ እስቲ ቆይ። እሺ፣ ልደውልልህ።
check ማድረግ ከዚህ- ይችላሉ። እሺ
እሺ